ጤና ይስጥልን ብርት ቤት ረዴት ነኝ።
እኔ ገ- ገና ነው።
ምን ነበር ወንድሜ?
እ?
ምን ነበር?
እ፣ በዚህ ቤት ነው እ፣ በእንትን በእንትን አለ መጀመሪያ አምስት ቀን እሺ ቢሮ።
ስልክህን ንገረኝ።
ሀያ ዘጠኝ እሺ ሀያ ዘጠኝ እሺ ሀያ ሶስት እሺ ሀያ ስድስት
እ ሀያ ስድስት አስራ ሶስት እ?
እሺ
እናት እ፣ ሲስተር እያየሁልህ ነው ወንድሜ። እሺ እሺ፣ አየሁ፣ እሺ፣ እሺ
እሺ ስንት ብር ነው?
አ፣ አራት መቶ አራት መቶ ብር አይደለ?
አ፣ አዎ
ልባስ ነው የምፈልገው፣ ልባስ በጣም ልባስ።
እሺ እያየሁልህ ነው።
እሺ
ገብቶልሃል እኮ ወንድሜ።
አሁን የገባልክ መቼ በሶስት ነው የገባልክ።
ለ- በሰባት ቤተሰብ- ሳንቲም ብለህ አይ ገብቶ ገብቶልሃል ይሄ በስበን ነው ወይ አ- ምንድነው?
አይ፣ ገብቷል ገብቷል። በቴሌብር ገብቷል። በዜሮ ዘጠኝ ዜሮ አምስት ዜሮ ስድስት ሰባ አምስት ሰባ ሁለት
እሺ check አድርግ።
እሺ እሺ